hello ጤና ይስጥልኝ።
hello ጤና ይስጥልኝ።
አብሮ ይስጥልን።
ዛሬ ማታ ነው አይደል ይሄ comedian show ኡ ዝግጅት?
አዎ ማታ ሁለት ሰዓትም አለ። አሁን ከስምንት ሰዓት የሚጀምርም አለ።
አይ ሁለት ሰዓት ላይ አላችሁ ትኬት?
አዎ አዎ አለን። መመዝገብ ይችላሉ።
እሺ ኦንላይን ነው ወይስ ምዝገባ ነው?
እ፣ አሁን ልመዝግቦትና ቦታ ይያዝ- ይይዛሉ። ትኬቱን እዛው በር ላይ ያገኛሉ።
እሺ ክፍያ መ- መቶ አራት መቶ ብር ነው መግቢያ።
እሺ። ቦታ ግን አለ አይደል የሚያስቆም ምናምን ነገር የለም።
አይ የሚያስቆም የለም አዎ፣ አለ ቦታ።
ለልጆች እሷ
እ፣ ልጆች ከአስራ ሶስት አመት በታች የሆነ አይቻልም። ከአስራ ሶስት አመት በታች አይቻልም።
አይ አስራ ሶስት መነሻው አስራ ሶስት አዎ አስራ ሶስት ከሆነ ይቻላል። መግቢያ አራት መቶ ብር ነው ለአንድ ሰው።
እሺ።
እሺ ስሞትን ይንገሩኝ።
ቆንጅት ፀሐይ
ቆንጅት ፀሐይ።
አዎ እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ለሶስት ሰው ነው የፈለግኩት።
እሺ የአንድ ሰው ስም ልጻፍና ከዛ ለሶስት ሰው እለዋለሁኝ ብዛቱን።
እሺ እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ አንድ አስራ አንድ አርባ ሶስት አርባ ሶስት ስልሳ ዘጠኝ ሀምሳ ሶስት ስልሳ ዘጠኝ ሀምሳ ሶስት
አዎ።
እሺ እ፣ ለስንት ሰው ነው ያሉኝ? ለሶስት ሰው ነው ለሶስት ሰው ነው ግን ሌላ ሁለት ሰው ፍላጎት ካላቸው መጨመር እችላለሁ።
ይቻላል። አዎ አምስት ሰው ላድርገው። ቦታ በትክክል አላቸው። የመጥቶ የሚቆም አይነት ሰዎች አይደሉም እና አይ አለ አለ ቦታ አለ።
እሺ እሺ እሺ መቤት እናመሰግናለን። መልካም ጊዜ ሆነሎት።
እሺ የት ጋር ነው በትክክል ቦታው? እሺ ሲኤምሲ ሚካኤል ጎን Economics Association ህንጻ ቲኬቱን ኢኮኖሚ- እዛው ላይ ያገኛሉ። እ፣ እ።
ክፍያ መክፈል ይችላሉ። አሁን እ፣ እዛውም በ cash መክፈል ይችላሉ።
እሺ ኦንላይንም መክፈል እችላለሁ።
ይቻላል። አዎ account text አድርገንሎት ማ- መክፈል ይችላሉ።
እሺ አመሰግናለሁ። ይሄንን እሺ እናመሰግናለን። መልካም ጊዜ ስለሁሉ